አንዴ ልደውልና መልስ ልደውል። ሎኬሽን ሳይን ተብሎ የሚገባው
ሄሎ ሄሎ፣ ሰላም ጤና ይስጥልን። ትዝታ ትዝታ ነው።
ናው ነኝ።
ከችብችብ ጋር የምንደውለው ያልተቀበሉ ፕሮዳክት አለ? ይቅርታ።
ዛሬ እንቁላል አዝዤ ለነገር እላቸዋል። ቅድም ደውለሽልኝ።
ኦኬ፣ ዛሬ ነው ያዘዙት እንቁላል?
አይ ትናንትና
ኦኬ፣ ለነገ ተብለዋል።
ለነገ ተብሎ የፈ- የፈረንጅ የፈረንጅ እንቁላል ነበር ያዘዙት አይደለ?
ምርጥ አለው እንደ እሱ ነገር ያው ያለውን ያዘዝ ነው።
እሺ፣ ሌላ ያቀረቡ ፕሮዳክት አለ?
አዎ ባለፈው ደግሞ ሐሙስ ዕለት እንታዘን ነበረ ነጭ ሽንኩርት ነጭ ሽንኩርት እና እንትን አላለም የ- መጥቷል። አርብ ዕለት መጥቷል፣ ግን በጣም ከጠበቅነው የወረደ ስለሆነ መልሰነዋል። ብሩ አልተመለሰም።
Okay፣ እ፣ አበበ ላይ ነበር ያዘዙት? አበባ ላይ አበባ ላይ አበባ አበባ ላይ አዎ። ይቅርታ፣ እሱ ብሩ ይመለስልዎታል። አሁንም አሳውቅልዎታለሁ። Sorry።
በቃ እንቁላሉ ለነገ ብለው ብለዋል።
እንቁላሉ ነገ ይመጣል። የት አካባቢ ነው የሚመጣልዎት? ይቅርታ።
ቸርችር ሆቴል ቴሌጅ ቸርችል።
ቸርችር ሆቴል አዎ።
እሺ፣ ይመጣልዎታል። እሺ፣ መልካም ምሽት።
እሺ